ሄሎ
ሄሎ
አቤት። ምን ነበር?
እንትን ነበረ ከቤቲንግ ማለት ነው እሺ፣ ወደ ቴሌብር ገንዘብ አስተላልፈን አልገባም። ወደ ቴሌብር የት እንደገባ ከምን ቤቲንግ ነው?
ቫሞስ
ከባሙስ በምንድን ነው የተጠቀሙት? በቫውቸር እ?
ነው በሳን ከባሙስ እ?
በምንድን ነው የተጠቀሙት? ዊዝ በማለት ቮኪሉ?
በምንድን ነው?
በሳንቲም ፔይ ነው።
አዎ ማለት ቤቲንግ በላውና
እኮ ዊዝድሩ እሺ፣ የቴሌብር ስልክ ቁጥሮች ስንት ነው?
ምን
የቴሌብር ስልክ ቁጥሮች ይሄ አሁን የደወልኩልሽ
እንዲ መስመር ላይ ጠብቀኝ።
እሺ።
hello
አቤት እሺ፣ በቻፓ አይደለም እሺ፣ withdraw ኡ ያደረጉት ቫሞስ ደውሎ ይጠይቋቸው።
እ? ወደ ማን በቻፓ ስ- በቻፓ ስላልሆነ የው- እንትን ውስጥ የጠየቁት ቫሞስ እ።
ደውሎ ይጠይቋቸው።
ለቫሞስ ባ- አዎ ደውሎ እነሱን ይጠይቁ።
ምንድን ነው ቁጥሩ እነሱን አታውቂውም?
የቫሞስ ዜሮ ዘጠኝ ሰባ አራት ዜሮ ዘጠኝ ሰባ አራት ሰላሳ አራት
ጥቅም አንዴ ዜሮ ዘጠኝ ሰ-
ሰባ አራት ቆይ ቆይ ልጻፈው ዜሮ ዘጠኝ ሰባ አራት
ሰላሳ አራት ሰላሳ አራት አርባ አራት አርባ አራት ድጋሚ አርባ አራት ድጋሚ አርባ አራት ለእነሱ ደውዬ ልጠይቃቸው።
አዎ ደውሎ ይጠይቁ።
እሺ እሺ፣ አመሰግናለሁ።